ዛሬ ያለን
ውስጥ የሚደረግ ዛሬ የለም።
ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን ሰላም ሰላም ነው።
እግዚአብሔር እንትን text ደርሶ ነበር። እንትን ተደርጓል፣ order ኡ እየተጫነ ነው የሚል እና እስኪ check አዎ።
ታደርጊልኝ።
እሺ ስልክ ቁጥር ይንገሩኝ እስኪ ዜሮ ዘጠኝ ሰላሳ ሰላሳ ዜሮ ዜሮ እሺ ሰላሳ ስምንት ሰባ አምስት
ሁለት product ነው ሽንኩርትና soft አዎ ወጥቶሎታል ይወጣሎታል ዛሬ
OK፣ ገና አልወጣም።
አዎ ይጠብቁና driver ሲደርስ ይደውላል ይደውላል።
አዎ ሲደርሱ ስለሚደውል ይጠብቁ እሺ፣ አመሰግናለሁ።
እሺ እናመሰግናለን አመሰግናለሁ።